እሺ ቤተሰቤ ቅድም ነግሬሽ ነበር መሰለኝ ስልሳ ሀያ ስምንት አዎ አለፈ ብዬሽ ነበር የት ነው?
ቻሎኒ እሺ
አሁንም ገና ነው customer ዋ ደውላ ደግሞ እየጨቀጨቀች ነው ቆየ ምናምን ብላ አልወጣልህም? አሁንም አልሰጡህም?
አ አ
ዚያድ ነህ አይደል?
አዎ customer ዋ እየደወለች ነው
እስኪ እሺ መልሼ ልደውልልህ።
እሺ እንዳለሽ እሺ